hello ወይ ወይ ሰላም ሰላም ነው።
አለው እንትን ነበረ ሀምሳ ስድስት ሀምሳ ስምንት ማለት ነው
ሀምሳ ስድስት ሀምሳ ስምንት
ሀምሳ ስምንት እሺ ምንድን ነው አልታዘዘም። በእናትሽ እዚህ ታዘ መስሎኝ ነበር አልታዘዘም።
የሞተር ነው እንዴ order እሺ እሺ አስተላልፍ ብላለሁ እንዴ ኧረ እየፈተኝ ታዘዝ በእናትሽ
እሺ ችግር የለውም